Hello ሁሉ ስፖርት ነው። ባኮ ምን ልርዳዎ?
ጤና ይስጥልኝ።
እግዚአብሔር ይመስገን።
አጋጣሚ ሆኖ ቅድምም ደውዬ ነበርና ትላንትና withdrawal አዝዤ ነበር ከሁሉ ስፖርት wallet ወደ ቴሌብር
እሺ እና ወደ ቴሌብር wallet account ኤ አልገባም ያ ብር።
ልከዋል ሆኖም ቴሌግራም ግን- ላይ
እሱም transaction history ላይ መክፈት እምቢ ስላለኝ
transaction ምንም history ው ምን ሊከፍት transaction history ምንም እየከፈተልኝ አይደለም። አ- አጠቃላይ logout የሁሉ login ስፖርት ያደርጉት አ?
logout login ያደርጉትና ይሞክሩት ይሰራል።
አይደለ?
አዎ አይ እንደ አጋጣሚ የሌላ ሰውም አይቼ እንደዛ እያዛገ ስለሆነ ብዬ ነው።
እሺ logout login አድርገው ይሞክሩትና ሲመጣሉት ይላኩልን።
እሺ